ጤና ይስጥልን ትክብ ጤና ይስጥልን።
እግዚአብሔር ይመስገን።
እ፣ በእሸቱ እንትን ላይ ለመደናን ለመታደን ተብሎ ነበረ።
እሺ መታደም ቦታ ፈልጋችሁ ነው?
ለመያዝ እ?
መታደም ፈልገው ነው።
አይ እም፣ ቦታ ለመያዝ አሁን ላይ ቀረጻ የለንም እና ሲኖረን አሳውቃቸዋለን። የደውላችሁ መቼ መቼ መቼ የሚኖራችሁ? አይ እኔ እንደዳውት እርግጠኛ አይደለሁም። እውነት ይቅርታ በጣም
እሺ፣ እርግጠኛ ከ- ከወር ምናምን በኋላ ልደውል።
ይቻላል።
እሺ።
እሺ ሰላም ዋሉ። መልካም ቀን